ቡልቡላማ ነበር የሚሄደው።
ሄሎ ሶፊያድ አቤት።
ቡልቡላ አንተ ነው የሄድከው ዛሬ?
አ እ፣ እኔ የምልህ የሀዊን እ፣ ድንች ይዘህላታል?
ሀዊ ፒዲኤፍ ነው እ ፒዲኤፍ አለን አ፣ አለን ይዘኸዋል?
አ በቃ ይኸውልህ አሁን ትደውልልሃለች። እ፣ ይዤዋለሁ እመጣለሁ በላት። እሺ። በጣም ብዙ ጊዜ ነው የተመላለሰባት።
ኧረ እንሰጣታለን ችግር የለውም። ቦታ ወደዛ ስለሆን እኮ ነው ያለው ወን እንደውላ በቃ ትደውልልሃለች። ይዣለሁ በላት። እሺ። አመጣለሁ በላት። እሺ ሶፊ እሺ